ሲያልፉ የሚያይሽን ሁሉ ሰለቸኝ ማኩረፉ ልብሽ አብሮ ይጓዝ ሲወጡ ሲወርዱ አለው ካጠገብሽ እኔ አፍቃሪሽ አንዱ የሚጠሩ መስለው ሌላ መንገደኛ ሲፈልጉ ሻየሁ ባይናቸው ቁራኛ አይን አይከለከል አሉኝ ነገር ሽሹ ሌባው ማንሆንና ሁሉን አዳራሹ